ደስ ትለኛለች ቤቢ ዘይት ነኝ እባክዎ ምን ልርዳዎ?
ሄሎ ምን ላይ ደረሰ?
እኛ ጋር ደውላ አስመዝግበው ነበር ደንበኛችን።
አዎ
አሁን ቴሌግራም ላይ ግማሹ ተቆርጧል ያልኩት ነው።
አዎ
እሱ ደንበኛችን ቴሌብር የሚጠቀሙበትን ስልክ ይነግሩኛል ነው ወይስ በዚህ ስልክ ቁጥር ነው ቴሌብር የሚጠቀሙት?
ልነግሩት ዜሮ አንድ
ዜሮ ዘጠኝ ዜሮ አንድ አዎ በዚህኛው ነው ዜሮ አንድ ሰላሳ አንድ አርባ ስድስት ሀምሳ ዘጠኝ ሰላሳ አንድ አርባ ስድስት ሀምሳ ዘጠኝ አዎ
ደንበኛችን በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ
መልካም ቀን